ሄሎ ጤና ይስጥልኝ በሽት ቤት ስራፌል ነኝ እየሰራ ነው።
ምን አል- ሲቪር ልኬለት ነበረ ቆመብኝ።
ምን ምን ልኬለት ሲቪር ልክል ምን ነው እኔ ዲስክ ልኬለት ነበር ስካይፒ ላይ ካሳንቺስ ነው የምደውለው።
እ፣ ስካይፕ አንክ ማን ነው ስምህ? ይቅርታ።
ሱራፌል
ሱራፌል ሱራፌል ብሎ ነው ያለው ቴሌግራም ላይ።
ኖ ቴሌግራም አይደለም ስካይፒ ላይ ነው የላኩት። ሽፕ ካሸር ነው
እሺ ቆይ አንዴ እ፣ ጋሪው አይ ገብቶ ቆመብኝ እየሰራልኝ አይደለም እና እሺ ካሳንቺስ ነው አይደል ያልከኝ?
አዎ Skype ላይ ልኬላት ነበር ማን ነው እሺ እሺ እነግርልሃለሁ። እ፣ ብሩክ